ጤና ይስጥልኝ። የሰበራ መጃ ማዕከል እባክዎትን ልርዳዎት?
አሁን ደውዬ ነበር እና በመሀል ተቋርጦብኝ ነው።
እሺ አርብ ከመቀሌ ወደ አዲስ አበባ አይደል?
አዎ ወደ አዲስ አበባ ከመቀሌ ወደ አዲስ አበባ
እሺ የዛን ቀን አስራ ሁለት አስራ ሁለት በረራ አለ። እርስዎ የስንቷን ይመርጣሉ?
ሙሉ ነው የአስራ ሁለ- አስራ ሁለቱን በረራ ሙሉ ነው።
አይ አለ አግ- አግኝቼ እልዎታለሁ።
እሺ የ- እሺ ፕሬ-
እርስዎ የመቼ ይመርጣሉ? የጠዋት የከሰዓት ወይስ የማታ?
ያው በ- በተገኘው ችግር የለውም።
እሺ ያ- ያለውን ልንገሮት። ሁለት ሰዓት ከሀያ ሁለት ሰዓት ከሀያ የሚነሳ በረራ አለ።
እሺ
እ፣ ሶስት ሰዓት ከአርባ የሚነሳ አራት ሰዓት ስድስት ሰዓት ከሩብ እና ስምንት ሰዓት ስምንት ሰዓት አስር ከሀያ አስራ ሁለት ሰዓት አስራ ሁለት ሰዓት እና አንድ ሰዓት የሚነሱ በረራዎች አሉ።
በቃ እኮ የከሰዓቱ ይሻለኛል።
የከሰዓት የዘጠኝ ሰዓት ከአርባው አዎ የከዘጠኝ ሰዓት አዎ
አንድ ደቂቃ። እሺ ይቅርታ፣ የዘጠኝ ሰዓቱን ስላለ የአስር ሰዓት ከሀያ ይሁንልዎት? አስር ሰዓት ከሀያ
ይሁን። እሺ normal ከ- ማለት ከዘጠኝ ሰዓት ያልከውን ወደ አስር ሰዓት ነው ያልከኝ።
ከሀያ አዎ።
እሺ ችግር የለውም ይሁን።
እሺ እሺ የ-
ሌላ እያየሁት ነው። እሺ ይቅርታ።
እሺ እሺ እሺ እሺ እሺ ሁላ ስጨት ልሷ በደማካስ የርገች
ሲስተም እያስቸገረን ስለሆነ ነው። እሺ አለው እያየሁት
እሺ ያ ኩል ትስማምኩያ ትማውኪያ